ሄሎ
ሄሎ ጤናሽልም ብስኩት
እንትን ብስኬት ነበር ካሸርኩት አስራ ካሸርኩት ሁለት ንገር።
ሰባ
እሺ አስራ ሁለት ሰባ አርባ ዘጠኝ ሰማንያ ሶስት
እሺ አንድ ጨዋታ ወጥቶብሃል። ሌላው አልፈዋል። የሚቀሩ ጨዋታዎች አሉ እስከ ነገ ደ- ድረስ
አረ ሁሉ እኮ ያለፈ ነው የትናንት ነው አንድ ወጥቶብሃል። ኤስ ካልሲዮ ምናምን የሚል under
የማን?
ኤስዲ ካልሲዮ የሚል
እ፣ ትኬት ወይ አስተካክዬ ልንገር እስኪ እሺ
አስራ ሁለት አስራ ሁለት ሰባ ሰባ አርባ ዘጠኝ ሰማንያ ሶስት
ይሄ ሶስት ጨዋታ ወጥቶብሃል።
ማን
ይሄ ከሬሚስ እ, የሚ- የሚባለው team ወጥቶብሃል። ኢንተር ሚላን እና የኒስ ጨዋታ ወጥቶብሃል። ሶስት ጨዋታ
እሺ እሺ ሌላ ደግሞ አስራ ሁለት ሰባ አስራ ሁለት ሰባ
አስራ ሁለት ሰባ ስድስት
ሰባ ስድስት አዎ አስራ ሁለት ሰባ ስድስት
እሺ ይሄ ቦነስ ሰጥቷል። ሀምሳ ብር
ማን ጣለው አንድ ጨዋታ ማጋሌስ under twenty one ከፓላስ team
እ፣